ስጥልን ቤት ቤት የመጣው
አማን ነው።
ሰላም ጤና
ከትላንት ወዲያ ነበር ቪዲዮ ያደረኩት፣ እስካሁን አልደረሰም።
ከትናንት ወዲያ ከትላንት ወዲያ ማታ አራት ሰዓት ተኩል አካባቢ።
እሺ፣ በዚህ ስልክ ነው።
አዎ፣
ስንት ብር ነው?
አንድ ሺህ ስምንት መቶ
ቴክ ያደረኩት ነው። እሺ፣ እንዴ ጠብቀኝ።
እሺ
ከትናንት ወዲያ አንድ ሺህ ስምንት መቶ ብር ነው ያልከኝ።
አዎ አዎ። ማን
hello፣ ለቻፓ ላሳውቅልህ። እሺ፣ still process ላይ ነው ያለው።
አዎ፣ ከትላንት ወዲያ እኮ ነበር።
አዎ አዎ፣ አሳውቅልሃለሁ። አሁን ይገባልሃል፣ ችግር የለውም።
ትላንትም እንደዚህ ነበር ያለኝ።
አዎ፣ ካሉ አሳውቅልሃለሁ ማለት ነው። እኔ ድጋሚ update አስደርግልሃለሁ። ትንሽ ጠብቅ።
እሺ እሺ። ሄሎ ወይ ስልክ